ቋንቋ መፈለግ ብቻ ነው የሚጠበቅብሽ ጤና ይስጥልኝ ደሚያችን ትናንት ደውለውልን ነበረ ከአሪፍ ነበር የምደውለው የሚፈልጉትን አገልግሎት አግኝተዋል
እንኳን አይደለሁም አለቃችን ነበር የደወለችው
አለቃችን ያኔ ደሚያች
አዎ ኬት ነበር የደወሉልን ከአይሴል
አዎ እሺ በኛችን እሺ ስለ ሁለት የክፍያ ስለፈጸመ ጉዳይ ሊያናግሩ ነው። እሺ ደንበኛችን
እኮ ለስታችሁ እሷ ናት ኬዙን የያዘችው እኔ አይደለሁም።
እሺ አይ ከእሳቸው ጋር ትናንትና አውርተናል ብዬ ነው።
እም፣ እሺ ደንበኞች ምንም ቀን